ጤና ኢንቨስትመንት
አካውንት ለመክፈት ፈልጌ ነበረ እና አካውንት ቦርዱ እንዴት እንዲህ እያለኝ ነው።
ሄሎ፣ የቤት ቤት አካውንት ለመክፈት ነው።
አዎ፣
በዚህ ቁጥር ቴሌግራም ይጠቀማሉ?
በዚህ ቁጥር አይደለም፣ ሌላ ቁጥር ነው።
እሺ፣ ቁጥሩን ንገሩ የሚጠቀሙበት።
ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት እሺ፣
ሀያ ስድስት ሀያ ስድስት ሰማንያ ዘጠኝ አርባ ሰባት
ሰማንያ ዘጠኝ አርባ ሰባት አርባ ሰባት አዎ።
hello፣ ልኬሎታለሁ። መጠቀም ያለቦትን step ቴሌግራም ላይ ግቡና check ያድርጉት። በቴሌግራም ልኬሎታለሁ።
ቴሌግራም ላይ ነው ማለት አዎ፣ በቴሌግራም ልኬሎታል። አይ step ኦቹን ማለት ነው።